hello ጤና ይስጥልን Best Bet
hello
hello ጤና ይስጥልን Best Bet ወይ withdraw በእናትሽ ብር አልገባልኝም። ትናንትም እንልካለን አላችሁ አልገባም። ትናንት ወዲያም አራት መቶ ብር ነበረኝ አልገባም።
ምን በ SantimPay ን የሞከርከው?
በ SantimPay አዎ okay፣ ወደ ቴሌብር
አዎ okay። ያው pending ላይ ነው ትንሽ SantimPay fail ሆኖ ነው እያስተካከሉት ነው። የሁሉም ሰው ነው። እሺ አንተ ብቻ አይደለም። እና ትንሽ ጠብቀን manual ይስተካከላል። እሺ ስንት ይገባላችኋል።
ቀን ስንት ቀን ይኸው ዛሬም እየላክንላቸው ነው፣ እያሳወቅናቸው ነው። በዚህ ቀን አላሉንም፣ ግን ይስተካከላል። እሺ
እኮ እስከ መቼ ነው የሚስተካከለው?
እሱን እርግጠኛ አይደለሁም እኔ፣ ግን እስከ ነገ ይገባልሃል። ትንሽ ጠብቀን። እሺ
እ እሺ፣ መልካም ቀን።
እ እሺ